hello ይስጥልኝ ጤና ይስጥልኝ ሀሚድ ነኝ ምን ልርዳህ
ሙሉ እንትን ገንዘብ ለማስገባት ነበረ። እንትን ላይ
እ ምን ምን ሆነብህ ገንዘብ ለማስገባት ሰዎቹ አያነሱም። ፋይናንሶቹ የሉም መሰለኝ አይገቡም እንዴ ዛሬ በእናትህ እስኪ አንዴ ቆይ ምሳ ሰዓት ስለሆነም ሊሆን ስለሚችል ልጠይቅና ልንገርህ ጠይቅና ንገረኝ። እሺ፣ ገንዘብ ስለጨረስን ጠብ- ለነገም የለንም።
አንዴ ጠብቀኝ እሺ
ውጭ ቀን ነው። ውጭ አንድ ሰው ብቻ ነው የሚቆጣጠረው ያን ነገር ይለቀቃል። በቃ እንትን ይላል። እሑዶች የመበላቻ እንትን በሱ ነው።
ሄሎ ሄሎ ሄሎ
ዲፖዚት አድርግና ችግር የለውም ይመልሱላል ቴሌግራም ላይ ላክላቸው ያሉ ቴሌግራም ላይ የሉም።
እ እ እ?
ቴሌግራም ላይም የሉም።
አይ አንተ አድርግና ላክላቸው ችግር የለውም ነው እኔ ያስተካክሉልሃል ዛሬ ያስገቡልኛል ለምን?
ኤዌ ላክል ለዛሬ እስኪ እንጃ ለዛሬ የሚቻል እንኳን አይመስለኝም ልጠይቅና እሱ ነው እ?
እኔ እኮ ለዛሬ ነው የፈለኩት፣ ለዛሬና ለነገ እኮ ነው የፈለኩት።
እሺ አንዴ ጠብቀኝ
ነገ አይገባማ በቃ እኛ እኮ ለዛሬና ለነገ ለመስራት እኮ ነው እንጂ አሁን ምን ነው
ሄሎ ባለፈው- ስፖርት ነው ሄሎ ሄሎ ወይ ለስፖርት ነው አማ ለፓስና ለእንትን ለዲፖዚት አምስት ሺህ ብር ልናስገባ አምስት ሺህ ብር ልታስገቡ አዎ፣ ቤስት ቤት ማለት ነው። ጭሮ ሜላት የሚል አለ ኤጀንት ነን።
ዛሬና ለነገ ላይ